You know how to sing.
አስራ አራት ለብሰው
ስንት?
አስራ አራት ሶስት ምክንያት ነው
አልሰማሁህም።
ስምንት ሰባት ሶስት አስራ አስራ ስምንት ሰባ ሶስት እሺ፣ ምንድን ነው?
ያለ ማራሮሽ ክፍተታት የሞባይል አውተር ነው ያሽብና በዚህ ነው ሰራሩ የሚያልኩሽ ነበረ።
ሚኪያስ ነህ?
አዎ ወጣው ታዲያ order ኡ
እስቲ ቆይ ኧረ አልወጣም አለ
ታዲያ ምንድን ነው እያልከኝ ያለኸው ሚኪያስ? ምንድን ነው ያልከኝ ታዲያ አሁን?
ከሄድኩኝ በኋላ የሞተ ለሁለት
አረ እየተቆራረጠ ነው ሚኪያስ፣ እየተቆራረጠ ነው በጣም። ከሄድኩ በኋላ ምን ሚኪያስ አ-